የምችለው። ሰላም ጤና ይስጥልን ስጢቭ።
አቤት ከዊፕላስ ነበር የምደውለው። የእኛን application አውርደው ነበር።
አ እሺ፣ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት እሺ፣ አሁን አንተ ያወረድከው ግን አሽከርካሪዎችና አገልግሎት ሰጪዎች license ኣቸውን የተለያዩ ነገሮቻቸው የሚያስገቡበት ላይ ነው እና ተጠቃሚ ከሆንክ ዊፕላስ solution user የሚል አለን በግልጽ የምንሰጠው አገልግሎት ያለበት ከአርባ አራት በላይ እንዲሁም የታክሲ አገልግሎት ከሶስት መቶ ሀምሳ game በላይ ያለውና አሸናፊ የሚያደርግ referral code የያዘ አለ። እሱን አውርደው እንዲጠቀሙ ለማለት ነው። አሁን ያሉበት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ስለሆነ ነው።
እሺ ምንድን ነው የምለው?
ዊ ፕላስ solution user Play Store ላይም App Store ላይም ያገኙታል።
እሺ እሺ።
እሺ አመሰግናለሁ። መልካም የስራ ቀን።